hello ጤና ይስጥልን ቤስት ፊት
hello hello ገ- ገቢ ሳረግ እምቢ እያለኝ ነው። deposit
ምንድን ነው የሚልህ
failed ነው የሚለኝ።
እም? failed ነው የሚልህ እም፣ በምንድን ነው የሞከርከው ሳንቲም ነው ቻፓ በቻፓ
okay በ- ወደ ቴሌ ብር
አይደለም ከ CBE ብር።
ከ CBE ብር አዎ failed ነው የሚልህ አዎ፣ ትናንት ይሰራልኝ ነበር፣ ዛሬ ነው።
ኦኬ እሺ ቼክ እናደርገዋለን ትንሽ ቆይተ ሞክረው እሺ እሺ እሺ መልካም ቀን እሺ